የለውጥና ቤት ቤት ዮናስ ነው የሚለርገው
ፋሽን ጸዳለ እባላለሁ እና አዳማ አስራ ሁለት ነው።
ድምፅዎትን ትንሽ ከፍ ያድርጉልኝ፣ አይሰማም።
cashier ጸዳለ ነኝ እና እሺ፣ አዳማ አስራ ሁለት branch እሺ፣ balance እንድትልኩልኝ ነው። customer ቆሞብኛል።
እሺ።
balance ጨርሼ ነው።
እሺ። hello hello
የ balance ጉዳይ ከፋይናንስ ጋር አናግሪያቸው የጸዳለ
እሺ ፋይናንስ በቴሌግራም ቶሎ አይመልሱልኝ ብዬ እኮ ነው ቴሌግራም ላይ ወይ አወራቸው ወይ ደግሞ ስልካቸውን ሰጂና እሺ ስልካቸውን ንገረኝ እሺ
ይቅርታ በጣም እሺ ሶስት ሺህ ነው ያለኝ እዚህ ጋር ለዛ ነው
ዜሮ ዘጠኝ